ጤና ይስጥልኝ ቅድስት ነኝ ቤት ሄሎ ሄሎ
ወይ ጤና ሄሎ
ጤና ይስጥልኝ አይሰማም
አብሮ ይስጥልን እንዴት ነህ እግዚአብሔር ይመስገን ማነች ማነሽ እንዴ
ቅድስት ቅድስት ወይ ቅድስት አሸናፊ ነኝ እኔ እንዴ እሺ
ዘግይቶ ነው
ሄሎ ማኔ እኔ ከምሬ ልበል ካልኩ ቢሮ ነው ቦታው አይደለም ብዬ ነው እንጂ ቦታውን የተቀመጥኩበትን በማክበር ነው እንጂ ወይኔ ልጁ መስመር ላይ ነው
በኢየሱስ ማረ ቅድስት